ጤና ይስጥልኝ ማሪ ባባ።
ሰላም ነው አለን እግዚአብሔር ይመስገን።
እንትን ምድረስ ነው ነገ ከስድስት ሰዓት በኋላ የሚለውን ሙቪ እንትን ሲኒማ ስንት ሰዓት እናገኛለን?
የሲኒማ ቤት የሲኒማ ቤት እንዳለ ነው።
ነገ እሺ እሺ። እኮ ከሌሊቱ ስድስት ሰዓት ነው አይደል የፈለገው?
አዎ ይጠብቁኝ እንዴ እሺ
የሲኒማ ቤት እንዳለ ልንገሮት።
እሺ
የሲኒማ የት አካባቢ ነው የሚመቸውት? እመቤት እኔ ንገሪኝና ያው እኛ እንመርጣለን። አዎ
እሺ አለም አለ አለም ሲኒማ ስንት ሰዓት?
አለም ሲኒማ አለ ሰባት ሰዓት ዘጠኝ ሰዓት አስራ አንድ ሰዓት እና አንድ ሰዓት ላይ አለ።
እሺ እሺ እናመሰግናለን።
እኛ ምን